ጤና ይስጥልኝ በሽታዬ ቤቲ ነኝ የምረዳዎ?
ቤቲ የሆነ ትኬት ኦንላይን ላይ ቆርጬ እሺ
ገንዘቡ እስካሁን ድረስ account ላይ አልገባልኝም።
እሺ አንዴ ጠብቀኝ
Hello
ሄሎ አቤት
እናት ቤስት ቢት ላይ ኦንላይን ቆርጬ ትኬት